ሄሎ ነጋ ቡስተኒ
ሄሎ ሄሎ ሰላም ጤና ይስጥልን። ቤት ቤት አበስበተ ትላንት ማታ ጨብጬ ብሩ አልገባ በአካውንት ላይ በዚህ ስልክ ነው?
ስልኩ በዚህ አይደለም እሺ ንገረኝ።
ስልኩ ነው
እሺ እነግርሃለሁ ደብሪ ብዙ ነው ጃን ስልኩ ንገር ዘጠኝ ሰባ ሶስት ዘጠኝ ሰባ ሶስት
ስልሳ ሰባት
ስልሳ ሰባት ስልሳ ሰባት ስልሳ ሰባት አዎ እሺ ሄሎ
አስራ ሶስት ስልሳ አስራ ሶስት ስልሳ መጨረሻ ስንት ብር ነው?
አራት ሺህ ሁለት መቶ አለ እ እንደገና ድጋሜ ሶስት መቶ ብር አለ።
እሺ አራት ሺህ ሁለት መቶ እና ሶስት መቶ ብር አዎ
አንድ እሺ check ላድርግልህ፣ ጠብቀኝ።
እሺ
አራት ሺህ ሁለት መቶ ብር ወደ አስራ አንድ አርባ ሁለት ሰማንያ ሰባት ሀያ አምስት አዎ ቴሌብር account ኡ ልክ ነው?
አዎ እሺ confirm አድርጌልሃለሁ። እሺ ትንሽ ቆይቶ ይገባልሃል። እሺ
ይቆያል እንጂ ይገባል።
አይ አይ፣ ብዙ አይቆይም። አሁን ይገባልሃል። ትንሽ ጠብቅ።
እሺ እሺ መልካም ቀን።